ነው። በድሜ አንድ ሺህ አንድ መቶ ሀያ ሁለት መቶ ሰላሳ ሰባት
ሄሎ ሄሎ hello፣ አቤት ሄሎ hello፣ አቤት ሰማ
ሄሎ፣
ይሰማ ይሰማኛል? እ እ? ሄሎ ሄሎ ሄሎ ሄሎ ሄሎ፣ አቤት ይሰማሃል?
አሁን ይሰማኛል?
እሺ እ፣ ትናንት ደ- ስልክን ሰጥታኝ ነበር ሞክሪውና ደውለ- ደውይልኝ ብለሃል።
አሪፍ ነው።
የመን የመን የዚህ የኤክስቴንሽኑ- ማስታወቅ የኤክስቴንሽኑን ቶሎሳ ነው አዎ አዎ እ፣ እኮ የ- ከዮናታን መጥቶ አናግሮ ነበር ካስታወስክ።
ኤጂፒ ነው ኤጂፒ ነው አዎ እ፣ እኮ እ፣ እና አሁን የምደውልልህ በእሱ አሁን ነው።
ስራ ሆነ ስራ ሆነ ሰራ አዎ የምደውልልህ በእሱ ነው ግን አ በሱ ነው በሱ ነው የምትደውይው አ ወደ ውስጥ ሲደወል ግን አይሰራም።
አይደለም ወደ ደውሎ ይቀበሉ አይቀበልም እ፣ ሲሞክረው እ፣ እየሰራ ነው። ያንን ግን ስንሞክረው እሺ፣ አይሰራም እና እ፣ ምን ይላል ምን እና ይላል ነው ላይ ነው ይሰራልኝ የሚባለው። ፒሲ ላይ እምቢ አለኝ። ምንድን ነው ችግሩ? ላይ ላይ ነው ይሰራልኝ። ፒሲ ላይ ስሞክረው እምቢ አለኝ። ምንድን ነው ችግሩ?
ኮኔክሽን ፒሱ ሌላው ፒሱ ኮኔክሽን ላይ
አለው ኮኔክሽን አለው
እና እንደ ልትታገ ምን አይደል
እ፣ ልክ ስትደውሉ ይጠፋል፣ አይደውልም።
okay ችግር የለም ቆይ ሞር ደግሞ እንትና እናስገባለን እዝራ እናስገባለን
ምን እናስገባለን?
እዝራ እዝራ ጋር እንደውልና እ፣ ላናግረውና ልደውልሽ ቆይ
እሺ